እዛ ላይ መጨረሻ ላይ የሚያደርጉት ሁሉ ድንች በዳጊ ይመስለኛል ምናልባት ሌላ ስልክ ይጠቀማል።
ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውሉት። ሂሩት ኖት?
እሺ። አዎ okay። ትላንት አምስት ኪሎ ነጭ ሽንኩርት አዘውን ነበረ።
አዎ በጣም ይቅርታ የ product እጥረት ስላለ ነው ዛሬ ቀጣይ ቀን እንዲመጣሎት ስላሳውቀውት ነበር የደወልኩት።
እሺ በቃ ይሁን። እኛም እኮ እንትን እ ኮዶቹ ሲላኩ የነጭ ሽንኩርት አልተላከም እያለ ነው።
አዎ የብዙ customer ኦች ዛሬ ያልወጣም ስለሌለ product ኡ እና product ኡ ሲገባ ነገ ግን እናሳውቃለን። ነገ ካልደረሰም ከነገ ወዲያ ነው። እሱን እንኳ አላወቅንም። ነገ ሊመጣ ይችላል።
ጥሩ። እሺ በቃ ይመጣሎታል። እሺ እናሳውቃለን።
እሺ እሺ እሺ መልካም ቀኖች እሺ ለሁላችን እሺ